ሄሎ
ለኢትዮጵያ የደም ባንክ ስንደርስ እንዴት ዋልሽ? እንኳን አደረሰሽ።
እንኳን አብሮ አደረሰ።
እ፣ ባለፈውም ደውዬ ቅሬታ አቅርቤ ነበርና እሺ
ጣጣታ አለ አንቺ ጋር በእናትሽ። እ፣ ባለፈውም ቅሬታ አቅርቤ ነበረ።
እህም፣ እሺ እንትን ኦክሲጅን እያስተነፈሰ ለማን ነው ለሴልሱ ነግር መስፍን ነው ማን ነው ነግሬው እህም፣ እ፣ ኦክሲጅን ካለኝ እኛ አሁን እንትን አንልም እዛ ነው አለኝ። እንትኑ እያስተነፈሰ ከመጣ በአስራ አምስተኛው ቀን ተንፍሶ ተንፍሶ አለቀ። አሁን እ፣ እየሰራው አይደለም ያለው ሁለት ቀን ሶስት ቀን ስላለቀበት ማለት ነው።
አዎ ስላለቀ ተንፍሶ ነው ያለቀው። ገባሽ? ሞ- የመጣው ሞልቶ ነው፣ ግን ሞልቶ መጥቶ ያስተነፍሳል። በእንትን ነግሬው ነበር ለሱ እዛ አስተላልፌ አለኝ። እና
እሺ እኔ መዘግብልዎትና እንዲመጣልዎት አደርጋለሁ። BGI ID ዎትን የሚያውቁ ከሆነ ወይ ደግሞ TIN number ኡን ይንገሩ።
እሺ TIN number ኤ ሁለ- ሁለት ሁለት ዜሮ ሁለት ዜሮ ስልሳ አምስት
ስልሳ አምስት ሰላሳ ዘጠኝ
ሰላሳ ዘጠኝ አስራ አንድ አስራ አንድ ሰማንያ ስምንት
ሰማንያ ስምንት እባክዎን መስመር ላይ ጠብቁኝ ልልዎት።
እሺ እሺ